ጤና ይስጥልኝ hello ቪዛ ኮሎኒ ነው ባኮት ምን አይነት የጉዞ መረጃ ልስጥዎት? ጤና ይስጥልኝ ደንበኛችን
ሰላም ነው።
ሰላም ነው።
ስልካችሁን ከሰው ተቀብዬ ነበር።
እሺ ደንበኛችን
ቪዛ ምናምን ነው መሰለኝ። አ?
እ
የቪዛ ነው አዎ information ነው የምንሰጠው እኛ። አዎ
እንትን ቪዛ ማውጫ ለማውጣት ፈልጌ የምን ሀገር
የ- የውጭ ሀገር ነው ማለት ውጭ ሀገር የት?